Hello hello
Hello ሰላም ጤና ይስጥልን። ዘራ ብሩክ
አቤት ከዊ ፕላስ ነበር የምደውለው። የእኛን application አውርደ ነበር።
እ እ ከዊ ፕላስ ነበር የምደውለው።
ከምን ዊ ፕላስ ዊ ፕላስ ኢብላት እስቲ
የእኛን application አውርደ ነበር።
አ ለአሽከርካሪነት ነው ወይስ ለተጠቃሚነት?
አሽከርካሪ
እሺ። ስለዚህ አሽከርካሪ ከሆንክ አንዳንድ ነገሮች ጠይቅና በቴሌግራም ትልክልኛለህ።
እ
እሺ። ንግድ ፍቃድህን፣ መንጃ ፍቃድህን፣
እሺ ፎቶ፣ ኢንሹራንስ፣ የመኪናዋን ተከራይታት ከሆነ የኪራይ ውል ትልክልኛለህ። ስልክ ቁጥር ልስጥህ ወይስ username?
እ
በስልክ ቁጥር ይሻላል ወይስ በ username?
በስልክ ቁጥር ይሻላል። ሁለት ይሻላል በስልክ ራ በቃ ዜሮ ዘጠኝ ዜሮ ዜሮ
እ ስልክ ቁጥር መያዝ ትችላለህ? ልስጥህ፣ ልንገርህ።
ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዜሮ ዜሮ አንድ
እሺ ስልሳ ስምንት
እ ስልሳ ስምንት አስራ ስድስት
ስልሳ ስምንት አስራ ስድስት እሺ በዚህ ላክልኝና እ፣ እንትን እልልሃለሁ። አመሰግናለሁ። መልካም ቀን ይሁንልህ።
አቤት አሜን። እሺ